નર્સરી મળશે એમાં કમ્પ્યુટર હા ના ઓલા હા હા Bueno.
Ah, la tu Xbox y todo moto bending.
እሺ ለማውጣት ሲሞክሩ ነው ወይስ ሲያስገቡ ነው ፔንዲንግ ያሉት?
አዎ
ሲያስወጡ ነው?
አዎ
እሺ ከቱ ኤክስ ወደ የት አካውንቶት ነበር ለማውጣት ወደ የሞከሩት?
ወደ ቴሌብ ለመላክ ፈልገን
ምን አሉኝ?
ወደ ቱ ኤክስፖርት ወደ ድራው ያለን ወደ ቴሌብር እሺ ወደ ቆማ ቴሌብር ሳምንት ሁለት ሰባት ቀን
እሺ ከዚህ በፊት ደውለው እኛ ጋር አስመዝግበው ነበር?
ኖቨምበር ከና እዚህ ስልክ ነው ምን አሉኝ?
እዚህ ቁጥር ነው እሺ አ- እኛ ጋር ሰ- ደውለው አስመዝግበዋል? ከዚህ በፊት አመልክተዋል?
አልተመዘገበም።
ምን አሉኝ?
አዲስ ነው አሁን አልተመዘገበም።
ገና አሁን ነው የደወሉት። እሺ አዎ።
ስሞትን ይንገሩኝ።
መርዓ አብ- አብዲ አህመድ አር አብዲ አህመድ አር
አብዲ አህመድ ነው ያሉኝ?
አብዲ አህመድ አር አዎ እሺ እሺ ደንበኛችን እርሶ የሰጡንን መረጃ መዝግበናል። አሁን ደግሞ እኛ በምንሰጡት ስልክ ቁጥር screenshot አንስተው ቴሌግራም ላይ ይልኩልናል።
እሺ
እሺ ቁጥር የያዙ
ቴሌግራም ቁጥር አዎ የእኛን የቴሌግራም ቁጥር ነው የምነግረውት።
ልክ አየ በዛ አው ቁጥር ትሰጥ ያደርገናል።
ምን አሉኝ?
ወደ ቴሌግራም ደግሞ አሁን አስመልክተናል። screen- ልከዋል?
አዎ እሺ ማን በሚል ስም ነው የላኩልን?
አዎ
እሺ ወይም እዛ የላኩት ላይ ስምና ስልክ ቁጥሮትን ያስቀምጡልን።
እሺ አየ አየ እሺ ደንበኛችን ተስተካክሎ እንዳለቀኝ አደውለን እናሳውቅዎታለን። ሌላ መረዳዎት ነገር አለ?
የለም sister እሺ የመሰግናል ለደውሉ እናመሰግናለን። ቀጥሎ ከሚሰሙት support ለአገልግሎት ያስተያየቶትን ያስቀምጡልን። መልካም ቀን